አላጉርስሽ አላጉርስሽ መቼ ምኔው ነሽ አላጉርስሽ አላጉርስሽ አላጉርስሽ አላጉርስሽ መቼ ምቴ ነሽ ሰማሽ አንቺ የቅበላው ሲመጣ ሞቅት ባሰበለሽ ሰማሽ አንቺ የሁዳዴም ሲፈታ ወይፍም ባላርደለሽ ሰማሽ አንቺ የገንዘቤ መዝዤ ባልገዛለሽ ጌደር ሰማሽ አንቺ የንስ ያለሆነ እንኳ ተካፍለን እንደር ሰማሽ አንቺ ተካፍለን እንደር በልግና መኸሮ ቢፈራረቁበት አንዱ ሰሞን ለአንዱ ጎዳናን ቢጠርግም ሳምንት ወር እያለ ከመንፈቅ ቢያዘግበት ጊዜ ቢገሰገስ እንደ ሰረገላ አመት አንድ ቀን ነው ለእኔና አንቺ ገላ
ምንም ብንቸገር አብር በሚጠማን የሚለይ የሌለ
ተጋግዘን ተደጋግፈን ተሳስበን ተደጋግፈን ያዘልቀን ሁሉን አልፈን ተሳስበን ተደጋግፈን ተጋግዘን ተደጋግፈን ያዘልቀን ሁሉን አልፈን ላጉርስሽ ላጉርስሽ ላጉርስሽ ላጉርስሽ መቼ ምኔው ነሽ ላጉርስሽ ላጉርስሽ ላጉርስሽ ላጉርስሽ መቼ ምቴ ነሽ ሰማሽ አንቺ የሳልከኝ ዳቢቱ በረዶ ያማረሽ ሰማሽ አንቺ የንጀ የረጠበ ለዚህ እንኳን ካልሆነሽ ሰማሽ አንቺ የበለተ ፋሲካ ከተፋ ሞክቶ ሰማሽ አንቺ የንስ በይ ምን ሆነ የባል ምልክቱ ሰማሽ አንቺ የባል ምልክቱ ለሽንቱ ለሻኛው እጃ ግንባ ያንሰው መቼም እርጥብ ነበር ያንጀት የሚያደርሰው ወትሮም ባል ሲወጣን እየተከበረ ወጉስ ሞክት ስቦ ሸካርጎ ነበር በይ ከጓዳው ገብተሽ የአንገላን ደጀበት የባልቤት የሞቃ አንቺ እስካወቅሽበት